ሄሎ ሄሎ ሰላም ጤና ይስጥልኝ።
አካውንት ኦርቢታል ብቻ እሺ
ኦርቢት ያደረገው ሪፖርት የለም ነበረ ምን ብሎክ ነው ወንድሜ?
ብሎክ ያን ዋርኒንግ ሰጠኝ አካውንት ሁሉ ማለት ነው።
እሺ
አካውንቱ አይነሱም ከዋርኒንግ
ምንድን ነው የሚልህ? እንደዛ ስሞክረው warning ይለኛል እ
warning ይለኛል
warning ይለኛል። Me- ቁጥሩን ስማ አንድ
ምኑ ነው የማይለው ወንድሜ?
ቁጥሩን ልንገርስና ኮምፒውተር ይሉኛል አይ ከ system system ኡ ላይ ምንም account ላይ ምንም ችግር የለም። maybe connection ነው አባ እንደዛ የሚለው። እሺ እ እ message በተደጋጋሚ ከተላከ warning ምና አስማ
ምን አልከኝ?
message ኡ በተደጋጋሚ ከተላከ warning አስማ እኮ ገባኝ። እሱ connection ነው እንጂ እንትን የ system ችግር አይደለም ወንድሜ። እምዬ የሚልህን screenshot አድርግና ላክልን ቴሌግራም ላይ እ እሺ ወንድሜ መልካም ምሽት። እሺ